Hello
እደውላለሁ ብለሽ ነበር፣ እኔ ደወልኩኝ ቀድሜሽ።
እሺ አይቼልሃለሁ።
እህ፣ አላለቀም።
አ- ጭራሽ አልተከፈተም።
አይ መሰራት ተሰርቷል፣ ግን ፊርማ ይቀረዋል። አርብ አይደል ያስገባው አዎ፣ እኮ ገና ወይ ማክሰኞ ወይ ሮብ ነው የሚመጡት ገቢዎች
ወይኔ ጉዴ! ደረሰኝ ጨርሼ ነው እጅ በእጅ
እኮ። በቃ እንደመጡልን እንደውልልሃለን።
አመሰግናለሁ።
እሺ